ሰላም ጤና ይስጥልን ቤስት ቤት
እንዴት ነሽ? ሰላም ነው እግዚአብሔር ይመስገን።
አለን። በእናትሽ እንትን ልኬ ነበር ሶስት ሺህ እና አልገባልኝም ቴሌብር ላይ።
በቴሌ ብር approve ላድርግልህ?
አዎ እሺ የቤስት ቤት ቁጥርን ንገረኝ።
ዜሮ ዘጠኝ ሀያ አንድ እሺ የደወልክበት ነው?
አዎ አዎ፣ በዚህ ነው።
እሺ እሺ አንዴ ጠብቀኝ። መቼ ነው?
አሁን ቅድም አሁን ቅድም እሺ እሺ ሶስት ሺህ ብር ብቻ ነው አይደለ?
አዎ
እሺ ወደ ዜሮ ዘጠኝ ሀያ አንድ ዜሮ ዜሮ ሀምሳ ሁለት ሀምሳ ዘጠኝ አዎ እሺ ያው ገብቷል። እሺ balance ዎን check አድርገው።
እሺ፣ እሺ አመሰግናለሁ።
እናመሰግናለን። እሺ እሺ አየህ